ሄሎ Hello፣ ጤና ይስጥልኝ።
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ አቶ ሳሙኤል
እ
ከአሪፍ Hello።
ነበር የምደውልሎት።
እ አቶ ሳሙኤል ነው አይደል?
አዎ አዎ ከአሪፍ ነበር የምደውልሎት።
እሺ ሰላም ሰላም። መቶ ሰባ ብር deposit ለማድረግ እንደሞከሩና እንዳልቀበሉ ታሳውቀውን ነበር።
አዎ አዎ አሁን እሱ ስለተስተካከለና ወደ ሁሉ ስፖርት ገቢ ስለሆነ ለማሳወቅ ነው የደወልነው።
እሺ እሺ እሺ አመሰግናለሁ እሺ እናመሰግናለን። መልካም ቀን ይሁንልዎት።
እሺ እሺ